Müziğiniz mi çıktı bitiyor?
ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት
የሆነ ችግር አጋጥሞኝ ነበረ። ቤት እሺ ምን ነበረ?
ትናንትና ማታ አራት መቶ በልቼ ማለት ነው እና ውትድራው አድርጌ ከሆነ አልገባልኝም፣ ግን እዛም የለም።
እሺ ጠብቁኝ። hello አቤት እሺ ቤት ቤት ቁጥርህ እና ይሄ ነው?
አዎ እሺ ስንት ነው? ስንት ብር ነበር?
አራት መቶ እ እ አይ አራት መቶ ሀያ ብር ዛሬ ነበር ያደረከው?
ምን
ዛሬ ነበር ያደረከው?
ኧረ ትናንትና ማታ እሺ check ላድርግልህ። hello አቤት ዲፖ withdraw ነው አይደል?
ምን ዲ- withdraw ነው ያደረከው?
አዎ withdraw አደረኩ፣ ግን አልገባልኝም።
እሺ በቃ ቴሌቪዥን ለሳንቲም ያሳውቅልሃለሁ። process ላይ ነው የሚለው።
አ፣ እና እንጠብቅ።
አዎ ጠብቁኝ።
እሺ እሺ መልካም ቀን።
እሺ